ሄሎ
ሄሎ
ሰላም ጤና ይስጥልን። ቴሌቪዥን
እንትን በዚህ ተቆራጭ የብር እየቆረጡብኝ ያስተካክሉኛል። በቀን ሁለት ይቆረጥ
አዎ፣ እ?
የቴሌቪዥን ደንበኛ ሲሆኑ በየቀኑ ትኬት ይገባልዎታል። እርስዎ ደግሞ ባለው ትኬት game ኦችን ይጫወቱ፣ እድልዎትን ይሞክሩ፣ ኮከብ 985 መሰላል ብለው ይደውሉ፣ ሶስት ቁ- አንድ ቁጥር ላይ ለመመዝገብ፣ ሶስት ቁጥር ለመጫወት፣ ሰባት ቁጥር ላይ ቋንቋ ይምረጡ የሚል አለ። Hello
ለመመዝገብ እኮ አይደለም ለማቋረጥ ፈልጌ ነው።
ኮከብ 985 መሰላል ብለው ይደውሉ፣ ስድስት ቁጥር ላይ ለማቋረጥ የሚል አለ።
እ? እስኪ ለምን